ጤና ይስጥልን ቢስት ቤት ረዴት ነው የሚለው አብሮሰለን ደስ ቤት ተጫዋች ነበር እ?
የ- የደስ ቤት ተጫዋች ነበርኩና እሺ በትንሽን ብዬ ወደ አካውንቲ አሳልፌ ነበረ የበላውን ማለት ነው።
እሺ እ፣ አንድ ጊዜ አምስት ሺህ እሺ እ፣ አንድ ጊዜ አንድ ሺህ እሺ አንድ ጊዜ አምስት መቶ አሳልፌ ነበረ፣ ግን ወደ account ኤ አልመጣም።
እሺ አሁን የደወልክበት ነው የ Best Bet ቁጥር በዚህ ቁጥር ነው። አዎ መቼ ነው ዊዝዶ ያደረግከው ዛሬ ዛሬ ዛሬ check ላድርግ ጠብቀኝ አዎ፣ አሁን መስመር ላይ ልጠብቅሽ።
አሁን መስመር ላይ ጠብቀኝ ሄሎ ወይ ስንት ብር ነው
አንድ አንድ ጊዜ አምስት ሺህ እሺ ከዛ አንድ ሺህ ከዛ አምስት መቶ አምስት ሺህ process ላይ ነው ያለው እሺ እ፣ አምስት መቶ ብር እና አንድ ሺህ ብር ደግሞ ዊዝዶ ያደረግከው በ voucher ነው
በ voucher ማለት voucher ማለት አካባቢ ላይ የ Best Bet ሱቅ ካለ እ፣ እዛ ሄደ መ- መቀበል ትችላለህ
Okay እንዴት ል-
እ፣ ወደ Best Bet account ም መመለስ ትችላለህ ግን ተጫውተ ነው እንጂ የምታወጣው እጫወታለሁ ማለት አይ፣ ነው።
አንተ ነህ- አንተ ነህ እ፣ እንዴት እንደሚመለስ እ፣ እንትን ልበልና እ፣ ንገርክና አንተ ነህ መመለስ የምትችለው እስኪ እንዴት እንደምመለስ ንገሪ።
እሺ account history voucher code voucher code ኡን ይዘኸዋል እንዴ
የ voucher code ኡ እ አልያዝኩም።
እሺ account history ውስጥ ገባና voucher history የሚል አለ እሺ እሱን ኮፒ ታረግ ከዛ ሰ- ታገኛቸዋለህ ሁለቱንም አምስት መቶ ብርና አንድ ሺህ ብር okay አን- okay እሱ ከዛ ቮቸር
እ፣ እሱን ኮፒ ታደርግና deposit ላይ ሄደ እሺ
voucher code ኡን አስገብተ deposit ስትለው ወደ Best Bet account ኡ ይመለሳል እሺ እምቢ ካለ ቴሌግራም ላይ እንትን በለንና screenshot እልክልሃለሁ እንዴት እንደሚመለስ እሺ ቴሌግራም በቴሌግራም እንትን ይላል። እሺ እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም